ጤና ይስጥልኝ በሽታ ቤት ቤቴ ነው የምለቀው።
አብሮ ይስጥልን ደህና ውለሽ ነው?
ደህና ዋልክ? አዎ ሰላም ነው።
እንትን ነበር ቢቲንግ ቆርጬ ነበረ በአንድ ክለብ ወድቄ ሰባኪም ሆኖ ማስተዛዘኝ የለውም አለኝ።
እስቲ ያው ከአሸር ኮድ ንገረኝ።
አስራ አንድ ስልሳ ሶስት አስራ አንድ ስልሳ ሶስት
ሰባ አራት ሰባ ሶስት
እሺ ለቀውልሃል። እሺ ማስተዛዘኛ ይሁን ይሁን። እሺ ሰዓት ስንት ብር ነው?
ሀያ አምስት ብር የቆረጥክበት።
ይሁን እሺ። ጊዜ ያርፍልህ።
መልካም ቀን ለሁላችን